ሰላም ነው።
ይህ ትናንት ማታ ገንዘብ አውጣን።
እሺ ስንት ብር ነበር?
አራት መቶ እኛ እሺ ስልክሽን ንገሪኝ። ዜሮ ዘጠኝ
ነበር ስልክ የቤት ቤት
እሺ ሰዓት ነበር ከየሪ ተደባጠን የለ
የቤት ቤት ስልክ ቁጥር እሺ ዜሮ ዘጠኝ
zero nine seven ስድስት ዘጠና ስድስት
nine four
ዘጠና አራት
seven two ሰባ ሁለት
six zero
ስልሳ አይ ይሄ አይሰራም። ሌላ ስልክ አለክ?
ለምን አይሰራም?
ዜሮ ዘጠኝ ዘጠና ስድስት ዘጠና አራት ሰባ ሁለት ስልሳ አይደለ? በ- ይሄ የቤት ቤት አካውንት አይደለም። ሌላ ካለሽ ንገሪኝ እናት።
አይስተካከልኩም። በጅሬት ሄደ ወር በልካሁኑ ባሪካው ቁጥሩ አማረኝ ሀገር ነው። ይቅርታ አንዴ እሺ።
ችግር የለም።
ሄሎ
ሄሎ
ስግት ዜሮ ናይን ሰቨን ስግት እሺ፣ ሌላ ስልክ ነው ይሄ። እሺ ዜሮ ዘጠኝ ዘ- ዜሮ ዘጠኝ ሰባ
ሰቨን ቱ ሰባ ሁለት
ዜሮ ስልሳ ሙሉ ንገረኝ አባ። ዜሮ ዘጠኝ ሰባ ሁለት ስልሳ ችግ- ችግር የለም ወይ ቴሌግራም ላይ ትልክልኛለህ?
ምን ውስ ቴሌግራም ላይ መላክ ትችያለሽ። እሺ ወስዳለን ዜሮ ዘጠኝ ዜሮ ሶስት በዚህ ስልክ ላኪልኝ። ዜሮ ዘጠኝ ዜሮ ሶስት አርባ አራት
ዜሮ ዘጠኝ አርባ አርባ አርባ አራት ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ተጋደልን በቃ እሺ